Hello ጤና ይስጥልኝ ቤስቲቤት
ሰላም ነው brother። Hello
Hello አይሰማም ይሰማል። ውጤት እንድታይልኝ ነበረ።
ወጪ አድርገህ ነው
አዎ ያለቀ game ማ
እሺ እሺ አንዴ መስመር ላይ ጠብቀኝ hello
አቤት እሺ ኮዱን ንገረኝ
መቶ ሀያ ስምንት እሺ
ሰላሳ ሁለት እሺ
ዜሮ ስድስት ሰባት ዜሮ ስድስት ሰባት
እሺ እሺ ሉዝ ነው እሺ አራት ጨዋታ ወጥቷል በአራት ጀምሮ ጋር ስልዬ ብራዘር።
እሺ
እሺ አመሰግናለሁ። ማማን የጣሉ እንግዲህ ሌላ ወረቀት እሺ ካለ
ፓንቴሪኮስ ከአይክ አቴንስ የሚለው የግሪኩ የቤሽክታሽ
በሽክታሽ እሺ ተሸንፈው ነው
እስቲ ቼክ ላድርግልህ ማን ነበር ያል ምን ነበር ያልከው አንተ
አ፣ እኔማ ኤኪያቲንስን ይህን ነበር ያልኩት።
አዎ ዊን ዋን ነው
ይንቹ አ።
ግን በሽክታሽ ይዟል።
አዎ ሶስት ለአንድ ተሸንፈዋል ቤሽክታሽ
በቃ እሺ ካዲዝ እና ሌላው አትሮሚቶስ አቴንስ የሚለው እሺ እሺ እሺ እሺ መልካም
እሺ thank you brother።
እሺ